ሄሎ ሄሎ ጤና ይስጥልኝ።
ናትልኝ።
ፍሊንትስቶን ሆምስ የደወሉት። ምን ልርዳዎት?
አዎ እኔ አሁን በቲቪ ስመለከተው እሺ
ከዚህ በፊት እንግዲህ ፍሊንትስቶን እንደ ሪል ስቴት አይነት ስራ ነው የምሰራ መሰለኝ።
አዎ አዎ የአሁኑ ምንድን ነው ግን share ግዙ ነው
አዎ አክሲዮን እየሸጥን ነው።
አይደል?
አዎ አዎ
አሃ፣ አክሲዮን ተሽጦ እንዴት ነው የሚሆነው? ምን ልሰራበት ነው? እንደዚሁ ቤት ነው?
ቤት ብቻ ሳይሆን የብረት ፋብሪካና የሲሚንቶ ፋብሪካዎች እየተገነቡ ነው።
እሺ ለእነሱም ካፒታል ለማሳደግ ነው የተፈለገው።
አሃ።
አዎ ከየት ነው አሁን እኔ ያለሁት ኢሉባቦር ጎሬ የሚባል ቦታ ነው። ከየት ነው የምንገዛው?
እ፣ ያው እዛ አካባቢ ሰሞኑን ቢሮ እየከፈትን ነው።
የት መቱ ላይ?
መቱ አካባቢ እሺ maybe ደውዬ ላሳውቁት። ስሞትን ማን ልበል።
አበራ ከበደ ይባላለሁ።
ማስታወቂያችንን ከምን ሰምተው ነው?
ከቴሌቪዥን።
በቃ እደውልሎትና አሳውቁታለሁ።
እሺ share ኡ ምን ያህል ነው? አንድ share እ፣ አንድ share አምስት መቶ ብር ነው። ዝቅተኛ መግዛት የሚችሉት ደግሞ የሀያ ሺህ ብር አክሲዮን ነው ማለት ነው።
አሃ፣ ሀያ ሺ ሀያ ሺ አዎ
እሺ በቃ ደውሎ ንገሩኝና እኔ ከተከፈተ እዛ እጄ እንትን እላለሁ።
እሺ እሺ እሺ እግዜር ይስጥልኝ።
እሺ በዚህ ስልኩን